የኢትዮጵያ ሰላም ግንባር እኮ ምን ልርዳው?
አይ ሜሴጁን ሳይ ኮንታክት ለማድረግ ፈልጌ ነው። ሜሴጅ ሲመጣልኝ እሺ፣ እሺ እሺ። ሌላ መረዳሁት ነገር አለ?
አ፣ የለም ብዙም ግን ሰሞኑ ጎርግስ ጨምሯል አሉ። ጨምሮ ነው
የእሺ፣ ደንበኛሽን ቢጂአይ አይዶስን ይነግሩኛል።
ያ ቢጂአይ አይዲ አሁን ሜሴጅ የመጣለት ላይ ቢጂአይ አይዲ የሚል ቁጥር አለ።
አ፣ እሺ እንደዛ በቃ አውጥቼ ልደውላ መልሼ።
እሺ፣ ደንበኛሽን እሺ፣ አገልግሎት እሺ፣ ላይ ያሉትን አመሰግናለሁ።
አስተያየት ከሚሰሙት ድምፅ በኋላ ያስቀምጡልን።
እ፣ እሺ